Hello. Hello. Hello.
Hello አልኩ hello።
ፍቅር ነህ?
አዎ ነኝ።
እሺ አሁን cancel እ, ይደረግ እ፣ ይደረግልኝ order ብለኸኝ ነበር አይደለ?
አዎ
በምን ምክንያት order ነው አልሰራሁም እንዴ?
order ኡን አልሰራውም።
እ፣ ከሴላቢ ወደ ቦሌ ብራስ I mean ከሴላቢ የሚነሳ order አለ አዎ
እኮ። እሺ አዎ።
ምንድን ነው የተፈጠረው?
እ፣ እንዴ ገና ደውሎ cancel ነው እንዳትሰራው አለኝ።
ስለዚህ እኔ order አልሄድከውም order ኡ?
አልሄድኩም። ለምን ሄዳለሁ? cancel ነው እህ እህ እህ።
cancel ነው ብሎኝ እንዴት ሄዳለሁ?
ሞ- እ?
እሺ ማን ነው ያለክ?
ስልኩን ልንገርሽ፣ ስሙን አላውቅም። ስዊዝ ነው የሚለው ትሮኮለ
እሺ
ቀያለ ስልክ ልስጥሽ። እሺ። ሀያ አራት
ሀያ አራት ሰላሳ ሰባት ሰላሳ ሰባት አስራ ዘጠኝ ዘጠና አራት አስራ ዘጠኝ ዘጠና አራት አዎ
እሺ እሺ በቃ እሺ